እሱ የድርጅት አቤት
አቤት፣ ምን ልርዳው?
ቅድም እዛ እናንተ ጋር መኪና እንደሚፈለግ ነግረውን ነበረ።
ምን አይነት መኪና?
ዶልፊን የሰርቪስ
እሺ፣
እና አሁን ምንድን ነው የሚ- ከኛ የሚጠበቀው ምንድን ነው የሚለውን ለመጠየቅ ነበረ።
እሺ። ከ Play Store ላይ አዲያማት driver trip የሚል አለ።
ምን አደም ከ Play Store ላይ ከ Play Store አዲያማት driver trip የሚል አለ። አዎ፣ እሱን application install አድርገው ራሶት register ያድርጉ። ከዛ በኋላ ይደውሉልን።
እሺ ጥሩ እሺ